hello
አቤት ሰላም፣ እንዴት ዋልሽ?
እግዚአብሔር ይመስገን።
hello የጄሪ ስልክ ነው።
አዎ እንዴት ነሽ? ከስቴንፎርድ ቤት ነበር መደወል።
እሺ። hello hello hello አቤት ዛሬ መጥተሽ visit እንደምታደርጊ ነግረሽ ነበረ የሰሚቱን branch።
አዎ service እኮ ስለማይኖር ይቅር አለኝ ባለቤቴ።
እሺ ያው follow up service አታዘጋጁማ?
አሁን ላይ ስላልጀመረ ነው እንጂ መጀመራችን አይቀርም።
በምን እረኛ መሆን እችላለሁ? እ?
hello ወይ ልጅ ነው
አንድ
okay። አንድ ልጅ ልጅ በህፃን ልጅ ነው። ስንት አመቱ ነው?
ትልቅ ነው አይደል? ዘጠኝ አመቱ ነው።
okay። ይርቃል ከእናንተ አካባቢ?
እኛ ሰሚት ኮንዶሚኒየም ውስጥ ነን።
okay። የሙሉ ቀን ነበር register ለማድረግ ያሰብሽው ወይስ half day ነበር?
ግማሽ
እሺ። ስለዚህ እንዴት ይሻላል? እንዴት እናድርግ?
ያው የምትመዘገቡት ከነ service ኡ ከሆነ ችግር የለውም ይመዘገባል። service ግን ገና ይሆናል ከሆነ ያው ይከብደኛል ማመላለስ ስለማንችል busy ስለሆነ ነው። እሺ
አዎ። እሺ thank service እንኳን